ቀን ሆንሾ ማኮምነዳ
እንትን ከቴሌ ብር ብር ወደ ሁሉ ስፖርት ለማስገባት ነበርና አይመጣም ዝርዝሩ ውስጥ እየመጣ አይደለም።
እሺ technical ችግር ስላጋጠመን ነው እና ሌላ አማራጭ አምጥተናል።
ምን አይነት አማራጭ?
የምነግሮትን step ተጠቅመው deposit ካደረጉ በኋላ እኛ ወደ account ዎት deposit ያደርጋሉ እናደርጋለን።
አሀ፣ ከቴሌ ብር ነው እኔ የማስተላለፍ ከሌላ ማስተላለፍ ስለማልችል ነው።
አዎ እኮ ከቴሌ ብር ነው የምለው እኔ ከቴሌ ብር የምሰጠው ስልክ ቁጥርን ይዘው ብሩን ካስገቡ በኋላ ያስገቡትን screenshot ሙሉ ስሞትን የሁሉ ስፖርት ሙሉ ስሞትና ስልክ ቁጥሮትን አንድ ላይ አድርገው በቴሌግራም ይልኩልንና እኛ deposit እናደርግሎታለን።
እሺ፣
ንገሩት።
እሺ ንገርኝ።
እሺ ዜሮ ዘጠኝ ሰላሳ ሁለት
ሰላሳ ሁለት ሰላሳ አምስት ሰላሳ አምስት አስራ ዘጠኝ ስልሳ ስድስት አስራ ዘጠኝ ስልሳ ስድስት አዎ የቴሌግራም ደግሞ ንገሩት።
እሺ
ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት በዚህ ላኩልኝ።
እሺ እሺ መጋቢት